ጤና ይስጥልኝ የቲኤስሲ የጥሪ ማዕከል በበኩል ልርዳዎት?
አብረን ችልኝ ነበረ።
ሰላም። እሺ ምን ልርዳዎት?
የአየር ትኬት ፈልገን ነበር እሺ ኬት ወዴት ነው የሚፈልጉት?
ከሰመራ ወደ አዲስ አበባ ከሰመራ ወደ አዲስ አበባ ለመቼ ነው?
እ፣ ከወደ ሮብ ማለት ነው።
የፊታችን ሮብ።
አዎ፣
እሺ ለአንድ መንገደኛ ነው የሚፈልጉት?
አዎ።
እሺ፣ አንድ ደቂቃ መስመር ላይ ጠብቁኝ። እሺ check ላደርግልዎት።
እሺ check አድርጉና ደውሉልኝ ብሏል።
አይ አንድ ደቂቃ ይጠብቁኝ፣ እያየሁልዎት ነው፣ አሁን ነግሮታል ነው።
እሺ